Hello ሰላም ነኝ።
check አረግሽልኝ? እንዴት ናት?
Hello አክሊል፣ አዎ ታዟል።
ታዟል?
አዎ ምግብ ቤት ነው ያለነው፣ ግን ዲቃ አዎ፣ ዲቃ ግን ይሄ ገና አሁን ነው እኔ ስደርስ።
መጀመሪያም እ፣ ታዞ ነበር። እሺ አሁን አይደለም መስራት የጀመሩት፣ ገና ደውልኝም ታዞ ነበር። እሺ አልሰማውም አለኝ አለኝ።
እ፣ አይ አይደለም እዛ ብዙ ስለሆኑ አንዱ ስ- ስላላወቀ ነው እንጂ ከተሰራ ቆይቷል።
አልተሰራም። እሺ፣ እሺ እና ሰሪ ሰሪልኝ። አህ እሺ እሺ አባ